ውበትን ደንቅ አበባ ዘንግ መሳይ የፍቅር አንባ የማታ የማታ ነው የእጅሽ ወይ ልግባ ንድፍ ውበትን ደንቅ አበባ ዘንግ መሳይ የፍቅር አንባ የማታ የማታ ነው የእጅሽ ወይ ልግባ ለስምሽ ተባናን ውበትሽ የሚኖርን አወቅኩት ከእንግዲህ በፊትሽ ላምር ፍቅርሽ የግጠላት ናፍቆ ዳና ነው አንጀቴን አስሬ ብቻዬን ትጓዘው በጌደው ደከመኝ ብቻ መንከራተት አንዴ በተነፈስኩን አይኔ በወላችት በጌደው ደከመኝ ብቻ መንከራተት አንዴ በተነበስኩን አይኔ በሞላለት ኮረኮረን እንዳገኘ መውደቅ ወደኔ ያሞኘ እንደ ክሳን አጃጃለኝ ካላየሁሽ መላም የለኝ ኮረኮረን እንዳገኘ መውደቅ ወደኔ ያሞኘ እንደ ክሳን አጃጃለኝ ካላየሁሽ መላም የለኝ ይገርማል አንቺ ተፈጥሮ ያይሻል ሁሉም ባንክሮ መታደል ማለት ነው የኖሮች ተማማታ ንድፉ በትር ደንቅ አበባ ዘንግ መሳይ የፍቅር አንባ የማታ የማታ ነው እጄሽ ወይ ልግባ ንድፉ በትር ድንቅ አበባ ዘንግ መሳይ የፍቅር አንባ የማታ የማታ ነው እጅሽ ወይ ልግባ አይኔንም ታዘብኩት አንገቴን ጨምሬ ስትመጪ ያየሁሽ ስታልፊ መዞሬ ለፍቅርሽ ቁንጫልሽ ሲደክም አድራለሁን እንደምንም ብዬ ባይሽ እወዳለሁ እግሬንም ታዘብኩት እርምጃ ፍጥነቱን እንደው ደግሞ ዘሎንን አንቺ ሲያይ መርታቱን እግሬንም ታዘብኩት እርምጃ ፍጥነቱን እንደው ደግሞ ዘሎንን አንቺ ሲያይ መርታቱን መለቀለስ ለብርቱ አይታክተኝ በዋተቱ አመለ ቢስ ተባልኩልሽ ጨክኖብኝ ክፉ አመልሽ መለቀለስ ለብርቱ አይታክተኝ በዋተቱ አመለ ቢስ ተባልኩልሽ ጨክኖብኝ ክፉ አመልሽ ይገርማል አንቺ ተፈጥሮ ያይሻል ሁሉም ባንክሮ መታደል ማለት እንዲህ ነው የኖሮች ተማማት ንድፉ ውበት ድንቅ አበባ ዘንግ መሳይ የፍቅር አንባ የማታ የማታ ነው ሄጄሽ ወይ ልግባ ንድፉ ውበት ድንቅ አበባ ዘንግ መሳይ የፍቅር አንባ የማታ የማታ ነው ሄጄሽ ወይ ልግባ አንጀቴም ለፍቅር ይቀልጣል ይረዝማል ሆዴም አለመውደድ ይራባል ይታማል እጄም ብትለብስ ጨብጦ ይደቃል እግሬም አይታክተው ሄዶ ይመለሳል ምነው ልቤ ታዲያ እንደ ሁሉ አይጠናም ድንገት ድንገት ይላል አንቺ ሲያስብ ገና ምነው ልቤ ታዲያ እንደ ሁሉ አይጠናም ድንገት ድንገት ይላል አንቺ ሲያስብ ገና ተውት መውደድ እስኪበላኝ አልመከርን ምን የለኝ አትማለድ ሰው ደጉናት እንደ ሾመ አለኝ አትማለር ሰው ተቡናት እንደ ሾመ ልቤ ሸረት እንደ ሾመ ልቤ ሸረት እንደ ሾመ ልቤ ሸረት እንደ ሾመ ልቤ ሸረት እንደ ሾማት ልቤ ሸረት እንደ ሾመ